hello አቤት።
Donkey Tube አዎ Donkey Tube ነው። ምን ልርዳዎት?
Donkey Tube ላይ ለመቅረብ ተፈልጎ ነበር።
እ እሺ ምን ላይ? እጹብ ድንቅ ልጆች ለማስመዝገብ ነው።
አዎ
የስንት አመት ልጅ ነው?
ዘጠኝ አመቷ ነው።
እሺ አሁን ላይ እጹብ ድንቅ ልጆች መስፈርቱ አምስት አመት እና ከዛ በታች የሆኑ ልጆችን ነው የምንመዘግበው። እ ዘጠኝ አመት አይሆንም። አምስት አመት እና ከዛ በታች የሆኑ ልጆች ነው ልዩ ተሰጥኦ ያላቸውን ልጆች ነው የምንመዘግበው። የዘጠኝ አመት አይሆንም ማለት ነው።
እሺ እናመሰግናለን።
እሺ አመሰግናለሁ። እኔም እሺ መልካም ቀን።
መልካም ቀን